hello
የዶላር ስሪ ሰላም ጤና ይስጥልን ቤት ቤት
ብር withdraw ያደረግነው ብር ነበር። እስካሁን ድረስ አልገባልን አልኩ። ምንድን ነው ቅዳሜ ጀምሮ
መቼ ነበር ያደረግከው?
ቅዳሜ ዕለታ
እሺ ቤት ቤት ቁጥር ነው check ላድርግልህ።
ዜሮ ዘጠኝ ስልሳ አራት
እሺ ቆይ አንዴ ይቅርታ። ዜሮ ዘጠኝ ስልሳ አራት ስልሳ አራት ሀምሳ ስድስት ሀምሳ ስድስት ሀምሳ ስድስት ዜሮ ሰባት ዜሮ ሶስት ዜሮ ሰባት ዜሮ ሶስት ከትናንት ወዲያ ነው ያደረግከው?
አዎ ቅዳሜ በቃ ቅዳሜ አስራ ሁለት ሰዓት አካባቢ ነበር ያልኩት። ሶስት ጊዜ ነበር እኮ ያልኩት። ሶስቱም አልገባም።
እስቲ check ላድርግልህ። hello
ወይዬ አዎ አሁንም process ላይ ነው የሚለው። ይቅርታ በጣም እሺ፣ በድጋሚ እናሳውቃለን።
አሳውቁልን ባካችሁ፣ ባካችሁ አዎ ብዙ ነገር እኮ ነው።
እያሳወቅን እኮ ነው። አዎ በር- በርም የለን ተባበሩን እንጂ እሺ፣ ትንሽ ከከሳት ድረስ ታገሰን። እሺ